Hello?
ምን አይነት ወይ አለጎባ የሚለው ነው እንዴ?
እ እ አለጎባ የሚለው ነው።
ኧረ አይደለም ዮሴፍ አሰላ አንድ በሚለው ነው።
ዮሴፍ አሰላ አንድ ነው አይደል የሚለው አ- አዎ የስፖርት ላይ ማለት ነው።
እኮ እዛ ላይ ያየውላ
እና ሪፖርት ላይ ልግባና እንትኑን ልንገርሽ እንደ ወይ አይዲዮ ዊዝድሮ ሪኮስት ሄሎ
ቆይ አንዴ እሺ እንዴት ነሽ ፈሉ አለሽ
የት
መሰባኛ ክልል ነው አሰላ?
አሰላ ኦሮሚያ ነው ከናዝሬት አልፎ ብሩክ የለም እንዴ
ብሩክ የለም።
ያ መሰባኛ መሰባኛ ያ ሀያ ብር ስቶ ሳሚ አንተው መቶ ብር ነው አንተው አንተው እንጂ መቶ ብር ሚቱ እ ሳሚ አስር አስር አለ ወይ አንተ ተስፈር የአካውንቱን አስፈላጊ
ተማም ጋር ግን ተማም ጋር የት ነው? እቤት ነው። እ? ምን ሆነ? ና ቆይ ንገረኝ።
አንድ መቶ ብር ብቻ ነው አይደለ?
ይኸውልሽ ሁለቴ ነው ዊዝድሮ ያደረኩትኝ በይ ግን የመጀመሪያው መጀመሪያ ላይም ሁለት መ- መቶ ብር withdraw ያደረኩት እሱ voucher ኡ ነው እንትን ያለው የመጀመሪያው success ብሏል። ይኸውልሽ ልንገርሽ እሱ የእሱኛውን ደግሞ ልንገርሽ በአንድ check ምስል ላድርገውና እዚህ ጋር ሰላሳ ሶስት P ዜሮ ስልሳ ሁለት የሚለው ገብቷል።
ስንት ስንት የሚለው
ይኸውልሽ ሰላሳ ሰማንያ ሶስት P P ዜሮ ዜሮ ስልሳ ዜሮ ስልሳ ሁለት የሚለው እሱ ገብቷል። ዜሮ አድርጎት ያለ
ከሶስት መቶ በኋላ ያለው ነው።
ከዛ በፊት የነበረው ከዛ ከሶስት መቶ በፊት ሁለት መ- በመቶ በመቶ ሁለት የገባው አለ አይደለ?
ከዛ በኋላ ያለው ነው ያልገባው። ሰላሳ ሁለት ብሎ የሚጀምረው ከሶስት መቶ እ- እ- በኋላ ያለው
ስንት ነው የሚለው? እሱ የትኛውን ያልገባው?
ከሶስት መቶ ብር በኋላ ያደረግከው አለ አይደለ?
እም ሰላሳ ሁለት X አስራ አንድ
ሰላሳ ሁለት
X
ሰላሳ ሁለት X ኤክስ
አስራ አንድ አስራ አንድ ሶስት ሶስት አዎ።
እሺ ይሄ ነው ያልገባው?
እሱ አልገባም። አዎ።
እሺ እሺ እሺ thank you እሺ እሺ መልካም